ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው እንዴት ነሽ?
ከችፕስ ነበር የምደውልዎት።
okay አዎ፣ ሲገባኛ አዎ፣ complain አቅርበው ነበር። order አድርጎ ያልመጣ አይተም ነበሩት።
ልክ ነው። አይ ምን አልመጣም።
ነበር? ምን ነበር?
እ ድንች ድንች በአስራ አምስት order ያደረጉት ነው። አጠቃላይ አዎ።
አስራ አንድ ኪሎ።
አዎ፣ እሺ፣ ነገ መቀበል ይችላሉ አይደል?
ተላ እሺ፣ የት ነው location ኡ?
እኔ አራምሳ ነበር ያዘዝኩት ግን አልተመቸኝም ምናምን ስላሉ ልጆች እሺ፣ ስራ ቦታ በቃ ወሎ ሰፈር ወሎ ሰፈር ኢትዮ ቴሌኮም ነው።
ኢትዮ ቴሌኮም ማሰልጠኛ።
እሺ፣ እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ